ሄሎ
ሄሎ፣ ቤስት ጤና ይስጥልኝ።
ጤና ይስጥልኝ ቤተሰቤት
አቦ ቤት ቤት አሁን ጨዋታውን ይዤው ነበረ አዎ አዎ አልሰጠኝም።
ኦኬ ትኬቱ አይዲ አለ ጻፈው ቴሌግራም ላይ
ምኑን ትኬት አይዲውን ጽፈህ ላክልኝ ቼክ እንዳረግልህ ማለት ነው ሀይ ሀሚድ የትኛው በለ- እ?
ሀይ ሀ- ሀይ ሀሚድ በልና
እ?
በቴሌግራም ላይ ጽፈህ ትልካለህ የ ticket ID ውን
የቱ ትኬት ትኬት- የትኛው ነው ትኬት አይዲ?
አሸንፈህ አይደል ብር ያልሰጠህ
አሸንፌ ይዘውኝ ብር አሳልፈው ግን እዚህ አልጨመረም እዚህ ላይ
እኮ ትኬት ቁ- ቁማር ነው አይደል መድበህ withdraw አይደለም
አዎ መድቤ ነው።
እሺ ስለዚህ የመደብከውን ጨዋታ ማየት እንፈልጋለን እኛ check አድርገ ነው ችግር እሺ።
ካለበት ሪፖርት ይደረጋል ከሌለበት ደግሞ አስረዳሃለሁ እንዴት እንደሆነ ማለት ነው ስለዚህ ቴሌግራም ታውቃለህ አይደል የቴሌግራም እንትናችንን አዎ
ታውቀዋለህ አወቃለሁ።
በቃ እሱ ላይ ላክልኝ hi ሀምድ ብለህ ላክልኝ።
ምኑን ለምን ምኑን ነው የምልክልህ? ምኑን ticket ID ticket ID ውን ደግሞ የምታገኘው ከላይ box አለች አይደል አዎ በ box የተቀመጡ ዝርዝሮች አሉ ቀን ምናምን እዛ ላይ አዎ።
ትክ- ticket code ወይም ticket ID የሚለው ላይ ፊደልና አዎ።
ቁጥር የቅ- ቁጥር የቀላቀለ እንትን አለ ኮድ አለ እሱም ኮድ ሙሉ ጽፈህ ላክልኝ በቴሌግራም
አይ እሺ እሺ እሺ